ይመስልኝ hello
ጤና ይስጥልኝ። አምቡላንስ ፈልገን ነበር።
እሺ ወዴት መሄድ ፈልጋችሁ ነው?
እ፣ ወደ ጳውሎስ ከየት
ከእንትን ምንድን ነው ኢትዮ ጠቢብ
ከኢትዮ ጠቢብ ጠዋት አዎ።
ደውላችሁልኝ ነበረ
ጠዋት። አይ እኛ አይደለም እሺ የታካሚ ስም ያሳውቁኝ
ጀማል ጀማል ናስር።
ጀማል ናስር communicate አድርጋችኋል
አይ ገና መደወል ሌላ የደወለ ሰው ያለ አይመስለኝም።
አይ እዚህ አይደለም የምልህ ጳውሎስ ጳውሎስ አዎ አ ጳውሎስ ያሳውቃችኋል የምን አዎ።
ታካሚ ናቸው እ የምን ታካሚ ናቸው
አሁን ICU ውስጥ ነው ያለው።
okay ምን mode ላይ ነው ያሉት ማሽን ላይ ናቸው or ምንድን አይ ነው?
አይደለም። አይ ኦክሲጅን
ስንት ሊትር ኦክሲጅን ነው require እያደረጉ ያሉት
ባላቦ ወይ ልጠይቅ።
ባለሙያ ታገናኘኝ
እሺ አንድ እሺ እሺ መልሼ እደውላለሁ።
መልካም ወይ የሞባይል ስልካችንን ልስጥህ